ልቡናችን እንዴት ስውር ይታየኛል በኩል ልርዳው?
ትኬት check ለማድረግ ነበር።
የስልክ ኮዱን ንገረኝ እና check አረግልሃለሁ
እሺ መቶ ሰላሳ ሶስት እ መቶ ሰላሳ ሶስት እሺ ሰላሳ አራት እሺ
ዘጠኝ አርባ አራት ዘጠኝ አርባ አራት አዎ አልታጣፈም
ይሄ loss ነው እሺ ተመላሽ የለውም እሺ ሰባት ጨዋታ ነው የወደቀው እሺ እናቴ ሌላ check ማድረግልህ አለ የለም የለም እሺ እሺ ስለደወልክ አመሰግናለን መልካም ቀን